እመቤቴን በል ኧረ ብሩክ ዝም ብላ አትናቅ። hello ዋ ነበረስልኝ እ ደውዬ ነበር የሆነ የተቋረጠ ጨዋታ ኖሮ እሺ እና የሚቀጥል ጨዋታ ነበር አ- ያን አንዱ ተስተካክሏል። አንደኛው የሚቀጥል የነገ ምናምን postponed ጨዋታ match ካለው ማለት ነው ሀያ አራት እ።
ሰዓት ነው የምጠብቀው ከሀያ አራት ሰዓት በኋላ ትኬቱን ያርምልሃል ወይ void ይሆናል
አይ ስላላረመው ነው። የሚቀጥል ጨዋታ ነበር አላረመውም። አንዱ እኮ አምስት ወጥቷል።
ሰዓት ሞልቶታል በ- በ- እንትኑ
አዎ ሞልቶታል።
እሺ ንገረኝ cashier ID ው
እሺ አስራ ሶስት ሀምሳ አራት አስራ ሶስት ሀምሳ አራት ሰላሳ አንድ ዘጠና አምስት
እሺ ስለዚህ ሁለት ጨዋታ lost ሆኖብሃል ማለት ነው lost ሆኗል ትኬቱ ወድቋል
ወድቋል።
አዎ
ኧረ አልወደቀም።
እሺ አሁን ስላረምኩት ማየት ትችላለህ እሺ ሶስተኛ እና አራተኛ ላይ ያለው ጨዋታ ሁለቱ lost ሆኗል hello
ኧረ አልሆነም። እያየሁትኝ ነው።
ሶስተኛ እና አራተኛ ላይ ያለው ጨዋታ ወድቋል እ አልወደቀም።
ስለዚህ- እያየሁት ነው። ተሳስተሽ ነው ቁጥር አንተ የነገርከኝ ቁጥር ነው ያስገባሁት አስራ ሶስት ሀምሳ አራት ሰላሳ አንድ ዘጠና አምስት
እሺ ይሄ ሌላ ትኬት ነው አይደለ ይሄንን ነው ይሄንን ነው እያልኩሽ ያለ አ፣ እሺ ስለዚህ ሁለት ጨዋታ void ሆኗል የዛሬው ጨዋታ አለ መጠበቅ አለብህ እና ያርመዋል
አዎ ካለቀ
ሀያ አራት ሰዓት ከሞላው
ሀያ አራት ሰዓት ሞልቶት void አድርጎታል ሌላውን እና እንዴት- መጠበቅ አለብህ የዛሬ ጨዋታ አለው ሌላውን መጠበቅ አለብህ አርሞልሃል እኮ
እም፣ አርሞታል።
አዎ እሺ እሺ መልካም ቀን